ጤና ይስጥልን።
ጤና ይስጥልኝ።
ከቢዜ የጥሪ ማዕከል ለምንደውለው ደንበኛችን አቤት።
በረከት ግሮሰሪ ነው።
አዎ፣ ከቢጃ የጥሪ ማዕከል ነው የደወልነው እና ከ- የቢጃይ መለያ ቁጥሮት በአጭር የጽሁፍ መልእክት ደርሰውታል?
የቢጃይ አዎ፣ መለያ ቁጥሮት እ በኤስኤምኤስ ተልኮልዎታል?
አይ አልተላከልኝም።
እሺ የያዙ ልንገሮት ሀምሳ አንድ ዜሮ ስምንት ቆይ ቆይ አትቸኩያ።
እሺ ደንበኛችን ማግኝ አጣቂ።
እሺ ደንበኛችን ይቅርታ።
እሺ ዜሮ ዘጠኝ አይ ሀምሳ አንድ ብለው ይጀምሩ እሺ ሀምሳ አንድ ዜሮ ስምንት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ አዎ ሀምሳ አንድ ዜሮ ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ ይሄ ደግሞ ታወቅ ነው። አዎ ይሄ የቢጃይ መለያ ቁጥሮት ነው።
እሺ እሺ መልካም ምሽት።
እሺ መልካም